እንዴት ነሽ?
አለን ወይ ነው? ደህና ደህና ነሽ? እንዴት ነሽ? ጤናሽ እግዚአብሔር ይመስገን። ሰላም ነው?
ተብሉ ሰላም ነው?
ደህና ነን። እንዴት ነሽ?
የንዬ ስልክ እምቢ አለኝ።
ዘግቶባት ነው እኔ ምን አውቃለሁ የለች ቆይ እስኪ አለ- አለች ይቺ ቆይ አናግረን።
ሄሎ ምን ነው ዘጋሽው ስልክ?
ስልኬ ስልኬ መሰረት ጥጋቡን አጣኋትኝ። ቢሮ ቁጭ ብዬ እኮ ነው እ?
ምንድን ነው ማለት መሰረት ጥቃ ምን ታርክ ቻርጅ ሰክቼ
በሽ ነይ እንሂዳን ውጪ በቃ
እሺ ቶሎ ውጪ ወጣን እሺ እሺ እሺ